ሄሎ ጤና ይስጥልኝ መንግስቱ ቤት ቃል ኪዳን ያለብረው
እንትን ነበር ትላንት የሆነ ቲኬት ኮ- ቆርጬ ነበርኩና የ betting ጨዋታ እሺ።
ማለት ነው። ጨዋታው አ- አራት መቶ ሁለት ብር እንትን ሁሉም ሁሉም አረንጓዴ አበርተዋል።
እሺ እ?
cashier ኮድን ወይ ticket ID ን ይነግሩኛል
cashier ኮዱ አስር
እሺ ቆይ ቆይ አውጣለሁ። አሁን አንድ ትንሽ ጠብቀኝ።
እሺ
አስር እሺ
አስር አስር አስራ አራት እሺ
እ ዘጠና ሰባት ሰማንያ
እሺ lost እኮ ነው በአራት ጨዋታ እ አራት ጨዋታ ቀይ ነው እ lost ነው
ቀይ ሶስት ነው።
አራት አራት አለው lost ቀይ ነው አ- አ- እንትኑ አ- ብሩ ብሩ እንትኑ ስንት ነበር?
በሀምሳ ብር ያስያዙት ማለት ነው ሀምሳ ብር win አለ።
አይደለም የለውም ምንም የለውም አራት lost አለው አራት ቀይ አለው
ኧረ ግን መጀመሪያ ማታ ግን አ- ጨዋታው እንዳለው አረንጓዴ አበርቶ ነበር።
እኮ አሁን የሚያሳየኝ ግን አራት ቀይ እንዳለው ነው check ያደርጉት
እሺ እሺ እሺ መልካም ቀን